Hello ትምህርት ቤት
እንዴት ነሽ? ሰላም ነሽ? እማ እግዚአብሔር ይመስገን። እንዴት ነህ?
አለሁልሽ። እማ ስሚ እሺ እ አላስገባም አለኝ ወደ account ልገባ ስል
እ ምን ይልሃል? ለመግባት ስትሞክር ምንም በቃ ነጭ ነው የሚያሳየኝ። mail እንትኑን እ ከጎግል ላይ ገብቼ ቤት ቤት ብዬ ስገባ ያስገባል። ከዛ ወደ መጫወቻው ሜዳ ልገባ ስል አያስገባም። ነጭ ነው የሚያሳይ።
እሱ እሱ የ connection ችግር ነው።
connection ነው።
አዎ አዎ፣ እሺ connection check አድርግ፣ አብርተህ ተጠቀም።
አዎ restart አደረኩት። ስልኬን አጥፍቼ ሞከርኩት፣ እምቢ አለ።
connection ነው፣ ነጭ የሚሆን እሺ።
connection ነው። እሺ እሺ እማ እሺ አመሰግናለሁ።